ሰላም ጤናለን ቴሌ
ድርጅቱ ምንድን ነው? ምን ነበር?
ቴሌዊን እ?
ቴሌዊን
ሀምሳ ብር ልካችሁ ነው።
አቤት ብድር ነው ይመለሳል?
ቴሌዊን ነው
ይመለሳል
ምኑ ነው
ብሩ?
የምን ብር ብር ተወስዶቦት ነው አይ ይቅ- ስልክ ቁጥሮትን ይመሉ እ?
ስልክ ቁጥሮትን ይንገሩ
አይሰማም።
ስልኮትን ይንገሩ ስልክ ቁጥሮትን እ?